Hello. Hello hello
አይሰማም።
ይሰማል።
ሁሉ ስፖርት ነው።
እንትን- ልርዳዎት።
withdraw ልናደርግ ብለን እሺ እምቢ አለን። ለምንድን ነው withdraw። እሺ የ branch payment የሚለው ላይ ይግቡና እም፣ እሱን ሲነኩት የሚፈልጉትን የብር መጠን እስከ አምስት ሺህ ጽፈው አውጣ አዎ።
ሲሉ ኮድ ይሰጡታል።
ኮድ ይሰጡታል?
አዎ ኮድ ይሰጡታል።
እሺ እሱን ኮድ የቴሌብር ስልክ ቁጥር ከነ ሙሉ እ?
ስሙት የቴሌብር ስልክ ቁጥሮን
የቴሌብር ስልክ ቁጥር ነው። እሺ አዎ ከነ ሙሉ ስሞት አድርገው ቴሌግራም ላይ ይልኩልናል፣ እናስገባሉታለን።
እኮ አሁን የምገባው ምን ላይ ነው? branch ላይ።
payment
እሺ እዛ የብሩ መጠን አዎ
ምፈ- ማውጣውን መጠን ማለት ነው።
አዎ እስከ አምስት ሺህ ብቻ ነው መሆን ያለበት።
እሺ ከዛ በኋላ screenshot አድርጌ ኮድ
screen- አስገቡት።
እ?
ኮድ ሰጡት
እኮ አልገባሁም። አይ ልገባ ነው እንጂ ገና እ፣ እሺ፣ በዚህ እሺ፣ ኮድ ይሰጡታል። እሱን ኮድ የቴሌብር ስልክ ቁጥሯን ከነ ሙሉ ስሞት አድርገው ቴሌግራም ላይ ነው የሚልክሉን። ቴሌግራማችን ያውቁታል።
አዎ በዚህኛው
ቴሌግራማችን ያውቁታል።
አዎ አዎ በዚህኛው አይደለም።
okay ያለው እዚህ ላይ ያለው ቴሌግራም አለ አይደል?
አዎ እሱ ላይ እሱ ላይ ላኩ።
እሺ